hello ገነቱ
አቤት
ኬኖ የተጫነበት በዌ መቶ ሀያ አምስት ነው አይደለ? ኬኖ አለው አይደለ? እሺ የእሱን English ትልክልኛለህ?
ኬኖ ያለበትን ያለበትን እንግዲህ እስኪ ላክልኝ። እሺ
okay። እሱ ሌላ ቦታ ነበር ያለው።
ላክልኝ መሰለ አንዴ እንትን የት- ምናልባት የተለያየ ቦታ ሲሆን install የተደረገው ለዚያ ይሆን አላ- አልከፍትም የሚለው loading ብሎ የሚቀረው አንዴ በሱ ሊየውና ከዛም የምታየው ነገር አለ።
እ
ከዛ የምታየው ነገር አለ።
በሱ check ላድርገውና እሱ ላይ ከከፈተልኝ ሌላ ቦታ ስለሆነ ነው እምቢ ያለው። እንደዛ ነው።
okay እሺ፣ እሺ።